ጤና ይስጥልኝ ሄሎ ቪዛ ኩለኔ ባኮት መድኃኒት የጉዞ መረጃ ልስጥዎት? ጤና ይስጥልኝ ደንበኛችን ጤና ይስጥልኝ።
አብሮ ይስጥልን።
እሺ ደንበኛችን
ሰላም ነው ሰላም ነው?
አለን።
ነን።
የውጭ ሀገር እንትን ለመጠየቅ ነበረ ፕሮሰስ
የት ሀገር ደንበኛችን?
እ፣ እንትን የሳውዲ የለማ
አለ
የሳውዲ እና- እንዴት እንደት